hello hello አሁን ወደ እናንተ game ጨዋታ በሁለት መቶ ብር አስገብቼ ነበር የለም እዚህ ላይ አልገባልኝም ከዛ ላይ ደግሞ ቆርጠዋል
ወደ ምንድን ነው ያስገቡት
ወደ አባቶር ቤስት ምናምን
ቴሌግራም ላይ trans- በዜሮ ዘጠኝ ዜሮ አምስት ነው ያስገባው
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ላይ transaction message ኡን ይላኩልን
ዝ- እ- እ-
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ቆይ አንዴ ሰባ ሁለት ስልሳ ሰባ ሁለት
አርባ ሁለት ሰባ ሁለት ላይ transaction message ኡን ይላኩት
እሺ